hello ፍቅር ነኝ።
ፍቅር እንዴት ነሽ? ሄሎ
ሄሎ ሄሎ አይሰማም?
ሄሎ
ሄሎ ሄሎ
ሄሎ አይሰማም?
አሁን ይሰማኛል።
እሺ ፍቅር አርባ ዘጠኝ ሰባ ሰባት ለቅድስት ነግሬያት ነበረ በዛውም ነገር ሄሎ
ወይ አይሰማም?
ድምጽ በጣም ይቆራረጣል። አርባ ዘጠኝ ስንት አልከኝ?
ሰባ ሰባት
ሰባ ሰባት እሺ ምንድን ነው?
ለቅድስት ነግሬያት ነበር እርኒንግ ነበረ ስዳከኑ ስደውልለት አሁን አትሌቶች መንደር ብሎ አትሌቶች መንደር ማነው መጨረሻ ስምህ?
ጋር ዚያድ አስር ሳይ ነው ማነው ስምህ? ዚያድ።
ዚያድ ዚያድ እሺ ዚያድ በቃ እያስተካከለችለት ነው። እሺ አይ ንገሪያት ብዬ ነው ከስተመር ሄሎ ያለበት ሎኬሽን እሺ እሺ እ እ?
የት ነው ያለችው? ሄሎ ዚያድ።
የ-